በልቤ ተስለሻል ነግሰሻል ባይምሮዬ በልቤ ተስለሻል ነግሰሻል ባይምሮዬ ጥበቤ እኮ ነሽ ማርያም ውዳሴ ምስጋናዬ ጥበቤ እኮ ነሽ ድንግል ውዳሴ ምስጋናዬ በልቤ ተስለሻል ነግሰሻል ባይምሮዬ በልቤ ተስለሻል ነግሰሻል ባይምሮዬ ጥበቤ እኮ ነሽ ማርያም ውዳሴ ምስጋናዬ ጥበቤ እኮ ነሽ ድንግል ውዳሴ ምስጋናዬ ሰለሞናዊቷ የቲርሴሷ መርከብ መልቄን ጥያለው ከሰላም ወደብ ካፌ ስወርቅ ጭኜ አንቺ ተሳፍሬ ከጥበብ ከተማ ገባሁኝ ከበሬ ብርትናቴ ልቀሽ ከሁሉም ድምግባቱ ነኝ ፍቅረ ይጸዳሉ ዘንግው ነሽኛል ጥልቁ መቅዘፊያ ማይበል ወጀቡን መሸጋገሪያ በልቤ ተስለሻል ነግሰሻል ባይምሮዬ በልቤ ተስለሻል ነግሰሻል ባይምሮዬ ጥበቤ እኮ ነሽ ማርያም ውዳሴ ምስጋናዬ ጥበቤ እኮ ነሽ ድንግል ውዳሴ ምስጋናዬ በአውደ ምሕረትሽ ሆኗል መቆሚያዬ በፍቅርሽ ስጦታ ተቃኝቶ ቅኔ ባሳደገኝ ክንድሽ በቅፍሽ ኖራለው ከእናቴ በስተቀር ማንና ፍቃለው ሐር ለብሼ ዳግም ተውቤ ዜማ ወጣለው ቃል አሰብስቤ ብልጽግናዬ ስምሽ ነውና ማቄን አስጣለኝ ያንቺ ምስጋና በልቤ ተስለሻል ነግሰሻል ባይምሮዬ በልቤ ተስለሻል ነግሰሻል ባይምሮዬ ጥበቤ እኮ ነሽ ማርያም ውዳሴ ምስጋናዬ ጥበቤ እኮ ነሽ ድንግል ውዳሴ ምስጋናዬ በገነት መካከል ያየሁሽ ድንኳኔ ወደ አንቺ ገብቼ ቀረበ ባዘኔ ከኮከብ ከበዛው ከልጅሽ ስጦታ ስለተካፈልኩኝ መለስኩኝ ውለታ ክንዴ ተነስቶ በገናን ሰጠ የተስፋ ርስቴን ነግሬ ረገጠ አንቺን መጠጊያ ስላደረጉኝ የሸሸኝ ጸጋ ዳግም ሸፍነኝ በልቤ ተስለሻል ነግሰሻል ባይምሮዬ በልቤ ተስለሻል ነግሰሻል ባይምሮዬ ጥበቤ እኮ ነሽ ማርያም ውዳሴ ምስጋናዬ ጥበቤ እኮ ነሽ ድንግል ውዳሴ ምስጋናዬ በገነት መካከል ያየሁሽ ድንኳኔ ወደ አንቺ ገብቼ ቀረበ ባዘኔ ከኮከብ ከበዛው ከልጅሽ ስጦታ ስለተካፈልኩኝ መለስኩኝ ውለታ እጄ ተነስቶ በገናን ሰጠ የተስፋ ርስቴን እግሬ ረገጠ አንቺን መጠጊያ ስላደረጉኝ የሸሸኝ ጸጋ ዳግም ሸፈነኝ ተስለሻል ነግሰሻል ባይምሮዬ ልቤ ተስለሻል ነግሰሻል ባይምሮዬ ጥበቤ እኮ ነሽ ማርያም ውዳሴ ምስጋናዬ ጥበቤ እኮ ነሽ ድንግል